الشبال قبله قبله ኧረ እኔስ ናፍቆኛል ጉበሎ የሸበሎ ወጣት ጉበሎ ኧረ እኔስ ናፍቆኛል ጉበሎ እናንተው ሰው በሰው ይገኛል። ሸበላው ሙሽራ ኩበለ እንኩበለው ሙናየነ ኩበለ ገን መጋን አብሮ አደግ ልጅ እንደነህ ቃናዬ ቃናዬ የኩሪያችን ውሃ ማስከናጫፊያችን እየሸጡን እንቁጮ መገባበዣችን የጎጆ ሰንበሌጥ ስብሰባ ጎልላት ቅጠልና ቁበት የሚጨስበትን ውሃ የማለዳ ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ተሸክመ ስንሄድ ገበያ እምቧይ ተወራውረን ሲሻን መተያያ መተያያ የሸበሎ ጉበለ ጉበለ ኧረ እኔስ ናፍቆኛል ጉበለ የሸበሎ ወጣት ጉበለ ኧረ እኔስ ናፍቆኛል ጉበለ ሰው ይገኛል። ሸበላው ሙሽራ ነው ጉበሎ ጉበለው ሙናዬ ጉበሎ ግን መገን አብሮ አደግ ልጅ እንደነህ ቃናዬን ቃናዬን መችማ ጎደፎ ነገ የታመምኩት አይኔን መችማ ሽማል ሆነ እንከት ያልኩት ጎኔን እምም ደከም አስክልህ ትቼው ሰውነቴን ሱና ፍቃድ አለሁ እናቴን ማለዳ ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ስንቅ የደገበያ እምቧይ ተወራውረን ስሻን መተያያ መተያያ ኧረ ገዳም ሆነ ኧረ ገዳም ሆነ Thank you.